ጤና ይስጥልን ቢዛ ኢትዮጵያ የደነኛ በኩል አ- አብሮ ይስጥልኝ። ማሽም ለማ- ለማ- ማሽም በብልሽት ለማስመዝገብ ነበር የድራፍት እሺ ይቻላል። ቢጃ ሄዶችን ያውቁታል ወር ደግሞ ወኪል ነበር።
ኦኬ። አዎ፣ እኔ ሰራተኛ ነኝ እዛው የአካባቢው ኤሲ ነኝ።
እሺ ኮድ- ኮዱን ልንገርሽ እና የቤቱን
እሺ
እሺ አስራ አራት ዜሮ ሰባት
አስራ አራት ዜሮ ሰባት አምስት ሰማንያ
አምስት ሰማንያ እሺ እባክዎት መስመር ላይ ጠብቁኝ። ሌሎት አንዴ እ- እሺ፣ እሺ።
አስራ አራት ዜሮ ሰባት አምስት ሰማንያ ነው አይደል ያለ አዎ፣ አዎ፣ አምስት ሰማንያ
ባርና ሬስቶራንት ነው።
አዎ፣ አዎ፣ ኖ አዎ።
እስኪ የደንበኛው ስም ይንገሩኝ።
አ፣ ጀንበር
ዘንበር ማለት ጀንበር ደሳለኝ
ስልኩን እስኪ ይንገሩኝ ስልኩን።
okay። አንዴ ላውጣ ሊስታዲስ ከሞባይል ላይ እሺ okay አስራ አንድ አራት
ስንት አለ? አስራ አንድ አስራ አራት
ሀያ አራት
ሰላሳ አራት አስራ ዘጠኝ
አስራ አራት አስራ ዘጠኝ እሺ ማሽኑ ምንድን ነው የሆነበት?
አይቀዳም አልገባም አይቀዳም ነው እያሉኝ ነው እነሱ።
ጭራሽ እያወረደላቸው አይደለም።
አ አ
እሺ የነገሩኝ መረጃ እንዳለ መዝግቤ ወደ ጥገና ክፍል አሁን አስተላልፌያለሁ። የጥገና እሺ።
ባለሙያዎች መጥተው የጥገና አገልግሎት ይሰጣሉ።
እሺ መልካም።
ሌላ ምረዳት ነገር አለ?
አይ ይሁ ነው ይሁ ነው።
እሺ ለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልን። መልካም ቀን ይሆንልን።
እሺ መልካም